አብሮ ይስጥልኝ
Donkey Tube ላይ ነው የደወሉት። እባክዎ ምን ልርዳዎ?
video editing ምዝገባ ተመዝግቤ ነበር እና ቴሌግራም ላይ ደረሰኝ attachment ከስም ጋር ብላ ብላኝ ነበረ በስልክ ደውዬ እሺ
እና second round ደረሰኙን አድራሻ አድርጌ ስም አድርጌያለሁ እና የሚቀር ነገር አለ?
አይ የለም። already መቼ ነበር attach ያረከው?
ቅድም እም፣ ደርሶኛል የሚል መልእክት ይደርስሃል። እሺ confirm ታረጋለች። በቃ ተመዝግበሃል ማለት ነው። ስልክ መጠበቅ ነው። ከዚህ በኋላ ለ orientation ይደወልልሃል።
እሺ መልካም። አይ እሺ ምን ነበረ ምናልባት እንትን ያለህ ግር ያለህ ነገር ካለ
አይ በቃ አይ ቴሌግራም ላይ ስላላይ active ስላልሆነ አስሮም ታየዋለች። ስራ ይዛ ነው የሚሆነው። እ፣ ትለዋለች። እሺ confirm ታረጋለች። ችግር የለውም።
መልካም እሺ ስለደወልክ እናመሰግናለን። መልካም ጊዜ ይሆንልህ።